hello ጤና ይስጥልኝ ቻፓ hello hello ይሰማል። እንትን ነበረ ቻፓ ላይ ብር ገብቶ ነበረ እና ያንን transfer ላደርገው ነበረ ብር betting website አለ deposit ላደርገው ብዬ እኮ እንትን pin code ምናምን እያለ ነበረ አላወኩበትም እንደሆነ።
ወደ ምንድን ነው deposit ነው የሚያደርጉት?
አዎ deposit ላደርግ ነበር
እሺ ምን አሉት?
እ የሆነ እንደ pin code ምናምን ነገር ይጠይቃል። ከዛ በኋላ ያንን pin code ደግሞ የሆነ እኔ ደግሞ የቴሌ ብሬን ወይም የ CBE ብሩን ሳስገባው እምቢ ነው የሚል
እስኪ እነሱን contact ያደርጓቸው። ምንድን ነው ያሉት የ company ው ስም?
የሆነ ቴክኖሎጂ ፖሊሲ ነው
ምን ምን ቴክኖሎጂ
የሆነ ቆይ እስኪ ልየው እስኪ
ምን አሁን እንዴት እንትኑ ስሙን ማለት ነው እነሱን contact ያደርጓቸው። እሺ deposit አድርገው እምቢ ካሉት በእኛ በኩል አይደለም፣ ምክንያቱም እኛ በኩል እየሰራ ስለሆነ በእነሱ site በኩል ነው የሚሆነው። እነሱን contact ያድርጉ። እሺ
የ website ኡ ነው።
አዎ website ኣቸው ላይ ያድርጓቸው።
ያ ነው ችግር እንጂ ሌላ ችግር የለበትም።
በእኛ በኩል ይህ ቴሌብርም እየሰራ ስለሆነ እንትን ካላለ እነሱ ጋር ነው የሚሆነው።
አሁን CBE ብር ላይ ብር ነበረው አሁን መቶ ሀምሳ ወደዛ deposit ላደርግ ብዬ ወደ ቻፓውን አንገ ነው የሚለው